Hello hello ሶል ወይ ወይ እንዴት ነህ?
ሰላም አደርስ አለን አለን። እኔ የምልህ እ strawberry አልመጣም፣ jam አ አልመጣ አልመጣም።
አ
Okay በሀያ ሁለት ያዘዙ ግን ጭራሹን accept ያልተባሉ ነበሩና
አሁ ቤላ ቤላ ቤላ ነው አለልኝ። በቃ ምንም ልናደርጋቸው አንችልም።
Okay እ ስለዚህ አሁን እኮ ይሄ እኮ የሚያስቸግረው ለምን እንደው ታውቃለህ status እ ላይ ነው እና
refund ለማድረግም አይመችማ።
accept ይባላል ደግሞ ይሄ refund እንዳይደረግ accept ይባላል በሚመጣ ሰዓት
ስለዚህ ወይ እንደዚህ እናድርጋ ምን እ ለነ ለቤላ አሳውቂያትና እም፣ እሷ accept ትበልላችሁና ከዛ accept ከተባለ በኋላ refund ይደረግ።
Okay፣ እንደዛ ቢሆን አይመችህ? እንደዛ ይሻላል።
አዎ፣ እንደዛ ይሻላል መሰለኝ።
ያ እንደዛ ይሻላል።
እስኪ ስልኳን ታውቀዋለህ እንዴ? አዲሱን ስልክ ቁጥር
እ አረ ድሮውን ነው እየተጠቀመች ያለ እየተጠቀመችበት ያለችው ሰላሳ ስድስቱ
ሰላሳ ስድስት ሀያ አንድ ቤት ነው መሰለኝ።
እንደ ቤት ነው ልንገርሽ እኮ ሀያ አንድ ሰላሳ ሶስት አስራ ሶስት ሰላሳ ስድስት አይደል?
እ ቆይ አንዴ ሀያ አንድ ሰላሳ ሶስት አስራ ሶስት ሰላሳ ስድስት
okay፣ እሺ፣ እሺ፣ ሶል፣ እሺ በሱ ደውይላት ታገኛታለች።
እሺ፣ እሺ፣ ቻው።
እሺ